अच्छे लगते
ጌታዬ ነበር የተላኩት።
ምን አሉኝ?
ጌታዬ ዘጠና አንድ አስራ አምስት ደውለዋል።
ይቅርታ የት እንደደወሉ አውቀዋል?
አዎ
እሺ ምን ልርዳዎት? ዶንኪቲዩብ ላይ ነው የደወሉት?
አዎ ሀያ ሺህ ብር ይሸለማሉ ብለው ነው።
okay እሱ እኛ አይደለም እንደዛ ያልነው።
አሁን አይቼው ነው በስልክ
የት ላይ ነው ያዩት?